hello
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከድሪም ቴክኖሎጂ ነበር የምደውለው እሺ
እና በባለፈው interview ላይ ስለ ሶፍትዌር እና ስለ website ስለ system ኦች እንደምትፈልጉ አንዳንድ ጥቆማዎች አግኝተን ነበር እና እነዛ system ኦች ደግሞ እኛ ጋር ready ሆነው የተቀመጡ ስለሆኑ አብሮ ለመስራት እና እሸቱንም ለማዋራት እና ለማግኘት እሱን ልልሽ ነበር የደወልኩት።
እሺ ከምን ድርጅት ነበረ የድርጅቱ ስም ምናምን?
ድሪም ቴክኖሎጂ
እሺ ስሞት ማን ልበል?
እኔ እድላዊት እባላለሁ።
እሺ እድላዊት ማን?
አደለኝ
እሺ ስልክ ቁጥሮትን ይንገሩኝ።
እሺ የድርጅቱን ልስጥሽ? እኔ ልስጥሽ?
ይቻላል። ያው contact የምናደርግበትን ቁጥር ይንገሩን።
okay ዜሮ ዘጠኝ አስራ አንድ እሺ አስራ ዘጠኝ እሺ አስራ ሶስት አስራ ሶስት አርባ ሰባት
እሺ የት አካባቢ ነው አድራሻችሁ?
እኛ ፒያሳ ነው አድራሻችን። ግሪን ቴክ
እሺ እሺ እናመሰግናለን። እንደውልልዎታለን።
እሺ አመሰግናለሁ።
እሺ መልካም ጊዜ